Hello ጤና ይስጥልኝ ቅድስት ነኝ አቤት
ቅድስት ሰባ ስምንት ዜሮ አነሳትኩም ሄድ ነው አልከኝ ሰባ ስምንት ዜሮ ሁለት
ሰባ ስምንት ዜሮ ሁለት
ሰባ ስምንት ዜሮ ሁለት
እንትን seen እንድታረጊ
ሰባ ስምንት ዜሮ ሁለት ነው ያልከኝ አ check አረግልሽ
እሺ seen አርጌ ካንተ ሂልተን ሆቴል አካባቢ development ያለው እንትን ባንክ check አረጋለሁ ሂልተን